ሰላም ጤና ይስጥልኝ።
ሄሎ ሄሎ ሰላም ጤና ይስጥልኝ።
አቤት ይስጥልኝ።
ኢዘዲን ከ We Plus Solution ነበር የምደውልልህ።
ቤት ከዊ ፕላስ ሶሉሽን
እሺ እሺ።
ባለፈው application ኣችን ላይ ተመዝግባችሁ ነበር።
አዎ አሁን ግን የተመዘገቡ account ኦችን active እያደረግን ስለሆነ system ለሚሞሉ አንዳንድ ጥያቄዎችን እየጠየኩኝ ነበር እና ኢዘዲን የምትሰጠው አገልግሎት ወይም የድርጅት ስም ምንድን ነው?
አይ እኔ እኮ አልጠ- አልጫንኩትም application ነው appl- application ኡን አል- አልጫንከውም?
እ አልጫንኩትም። አዎ።
ምን ነው
አይ እንዲህ ያለንና አስቸገረንና በቃ በእኔ ስልክ ግን እኮ እዚህ ላይ ስምህ አለ system እ ላይ እ እ ስምህ ግን አለ እዚህ ያሳየኛል።
ምን አልሽኝ?
ስምህ እንደ ጫንክ ያሳየኛል።
አይሰማም ድምፅሽ።
እዚህ ላይ ግን እያሳየኝ ነው።
በቃ አልጫንኩትም application እንዲህ ብሎኝ አስቸግሮኝ ተውኩት።
እሺ ስትጭን እዛውልልሃለሁ። መልካም ቀን። አመሰግናለሁ።
እሺ